ሄሎ
ሄሎ ጤና ይስጥልኝ ቤት ቤት
ቤት ቤት ነው።
አቤት
አዎ ትላንትና ሰ- ሰርቶ ቤት
ምን አልከኝ?
ከ game ውስጥ ትላንትና transfer አድርጓል። አሪፍ ነው።
ከ CBE ነው አይ ኮሜርሻል እኮ ከኮሜርሻል ባንክ ኦፍ ኢትዮጵያ ነው።
አ
ስንት ብር ነው?
አራት ሺህ ከዛ ሁለት ሺህ መጣ። ሁለት ሺህ ገና አልመጣም።
ቆይ አይ ቻፓዎች ቅድም ደውለህልኝ ነበር አይደለም?
አ ይኸውልህ ቻፓዎች እየመለሱልኝ አይደለም። አንዴ እስኪመልሱልኝ ታገሰኝ እሺ።
እሺ እስከ ስንት?
እነሱ እንደመለሱልኝ እመልስልሃለሁ።
እሺ አይ check ላደርግ account ላይ check ላደርግ።
እስቲ check አድርግና ካስገቡልህ እሰየው፣ ካላስገቡልህ ደግሞ ትንሽ ጠብቃቸውና ይገባልሃል። እሺ
እሺ ወይ አ- አ- አ- ወይ አንቺ ቼክ ላደርግ ይህን አካውንት እሺ እሺ ይቻላል።
የረሰጠኝ የረሰጠኝ እሺ ንገረኝ። ዜሮ ዘጠኝ ለምትሄድ
አስር
ትንሽ
እ ስልሳ ስምንት ስልሳ ስምንት
ሀያ
ሀያ ሀያ አራት ሀያ ሶስት እሺ ሀያ ሶስት
ሰላሳ
ትናንትና ነው።
አ ሰላሳ አንድ አለች መቼ ነው ቀን ወንድም?
ፊልም የለም እ? እ?
አይ እ፣ ትላንትና
ስንት ብር ነው?
እ፣ እሺ ኧረ እሺ ትራንስፈር አድርጓል። ሁለት ሺህ መጣ። ሁለት ሺህ ገና አልመጣም።
በዚህ ቁጥር
አልበርከን አትከድርተዋ ዜሮ ዘጠኝ አስር ስልሳ ስምንት ሀያ ሶስት ሰላሳ
አዎ
ትናንትና እኮ ምንም ሁለት ሺህ ብር ይዝዶ አደረግክ የሚል ነገር እኮ የለም አባ።
ከትላንትና ወዲያ ነው። አይ ትላንትና ትቆይ።
ከትናንትና ወዲያ ነው።
አዎ
ከትናንትና ወዲያ ሁለት ሺህ ብር ገብቶልሃል።
አ- አራት ሺህ ነበረኝ። ሁለት ሺህ እ፣ መጣ። ሁለት ሺህ- ሁለ- ሁለት ሁለት ጊዜ ነው። ሁለት ሺህ ሁለት ሺህ አድርጓል። ሁለት ሺህ አድርጓል።
exact ቀን ለምን አትነግረኝም አባ?
ሀያ ሀያ ነበር የ- እ፣ በ- በ- እ፣ principal ነው።
September ሀያ አዎ ሀያ አራት September ሀያ አራት አዎ ሀያ አራት ነው ቀኑን ንገረኝ እንጂ አዎ አዎ አዎ ሀያ አራት ነው ቀኑ። ሁለት ሺህ መጣ። ሁለት ሺህ ገና አልመጣም።
እንዲህ የዛለት አመት እኮ ምንም ሁለት ሺህ ብር የገባልክ ነገር እኮ የለም። ሴፕቴምበር ሀያ ከሆነ እኮ ምንም የገባል ነገር ወይ ኤግዛክት ቀኑን አይተህ ለምን አትነግረኝም?
لا والله عشان كسورتي ምን አልከኝ?
دمس عشان كسورتي ما شاء الله ما حقول كلام بكري داري هاي انا اعرف امس عشان كسورتي امس قن قوية امس قن ዛሬ አምስተኛ ቀኑ ነው።
اه سارة امس قن كم تغنى نبر طبق طبق على تيل اس بس
ከ- ሌሊት ስንት ሰዓት ነበረ?
تيم سليمة ስድስት ሰዓት ስድስት
ሁለቱም እኮ ፌልድ አድርጓል አባ።
እሺ ሁለቱም ፌልድ አድርጎ ወደ ቤት ቤት አካውንት ነው የተመለሰው። እሺ
አይ አይ አይ አይ- አይ አይደለም አሁን እ እ
ሁለት ሺህ መጣ ሁለት ሺህ ገና አልመጣም አዎ፣ ምን አንድ ሰዓት ነበረኝ አንዱ አንዱ አንድ ሰዓት ነበረኝ አንዱ ስድስት ሰዓት
hello አዎ አባት አዎ ወደ ምንድን ነበረ withdraw ያደረግከው? እሺ ንገረኝ
አካውንቱ እ
ያ አካውንት ተረስቶ አዎ ይሻል አካውንት ይሻል አንቺ እሺ
እሺ